ሄሎ ሄሎ
ሄሎ ጤና ይስጥልኝ ሰላም ዋልሽ አለን እግዚአብሔር ይመስገን withdraw አድርጌ ነበር አልመጣልኝም እሺ ስልክ ንገረኝ ምንድን ነው ዜሮ ዘጠኝ ሀያ ሶስት እሺ
አስራ ሁለት እሺ
ሰላሳ ስድስት አስራ ሰባት
አሁን የነገርሽኝ ስልክ አልመጣም ዜሮ ዘጠኝ ሀያ ሶስት ዜሮ ዘጠኝ ዜሮ ዘጠኝ ሀያ ሶስት እሺ
ሀያ ሶስት አልሽ አስራ ሁለት እሺ
ሰላሳ ስድስት አስራ ሰባት
አስራ ሁለት ሰላሳ ስድስት አስራ ሰባት አ አዎ አዎ
እያየሁልህ ነው እሺ
እሺ እናቴ እሺ
ስንት ብር ነው
አምስት
ገብቶልሃል እሺ
እሺ እናቴ አመሰግናለሁ እኔ የምልሽ እናት መልካም እሺ አባ አ- አ- free free bet በምንድን ነው የሚ- የሚያሰጠው?
እ ቦነስ
አዎ የሚያሰጥሽ እንትን odd total ኡ ከሀያ በላይ ሀያ እና ከዛ በላይ ከሆነ ነው እሺ
ምኑ?
odd total ኡ ሀያ እና ከዛ በላይ ከሆነ ነው
እኮ እኔ አሁን የእኔ አሁን በጣም ብዙ ነው፣ ከዛ በላይ ነው።
እስ- ትኬቱን ትልክልናለህ ሊልህ አሀ።
አይረዱ በለኝና ቴሌግራም ላይ ትኬቱን ሊልክ ከ- እሺ እሺ እናቴ እሺ አባ መልካም ቴሌግራማችን ታውቃለህ ቻናል
አ፣ ምንድን ነው የሚለው? ደስ ቤት ነው የሚለው? እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
አርባ አራት ሰላሳ ሰባት አርባ ሰባት አ አ እሺ ምን ብዬ ልላክ በዚህ?
ትኬቱን ላክልን
እሺ እሺ እሺ እሺ አመሰግናለሁ።
እሺ አባ መልካም